ቢም አሪፍ ነው የሚሰሩት።
አይ እናንተ ጋር ደውዬ አሁን የቴሌግራም ቁጥር ሰጥ ነበርና አይ ስንት ቴሌግራም ላይ display አደረግን።
እሺ ቁጥሩን አለወጣሉት በትክክል ጽፈውታል።
ዜሮ ዘጠኝ ስንት ነበር ልንገርሽ፣ ዘጠና ሁለት አስራ ሶስት ዜሮ አንድ አምሳ አምስት
እሺ ልክ ነው ቁጥሩን። ስለዚህ ከኛ በኩል ወይ አሪፍ ቤ መሆናችሁ የሚገልጽ መልእክትን ላክሉት እና እዛ ላይ share ያድርጉን።
text ወይ hi ብሎ እዛው ላይ ልላከው
እሺ፣ ይቻላል። እንደዛ እናደርግ። እሺ፣ መልካም ቀን።